hello ፍቅር ነኝ።
hello ፍቅር ዘጠና ዘጠኝ ሰማንያ አምስት ዘጠና ዘጠኝ ሰማንያ አምስት እሺ፣ ምንድን ነው?
አስወጥቶት ነው። ለምን ያስወጥቷቸው? እስኪ ማን ነው ስምህ?
አማረ
ቆይ እሺ፣ ከየት ሬስቶራንት ነው?
ከበርገር ቤት
ከየት ነበር ያልኩኝ? አማረ
ከበርገር ቤት ነው።
ጠይቄ ላሃለሁ አማረ፣ ማንም አላስወጣንም እያሉኝ ነው። ወይም ከድራይቨር ጋር እኩል አክሴፕት ብላችሁ ሊሆን ይችላል። እሺ አማረ አይ ማናሳይ እንዲ ነው እ
አናሳይ እንዲ ነው ኮላክሽን ብለን ሳይሆን አናሳይ እንዲ ብሎ ነው የወጣው።
ጃን የጠየኩኝ ክፍል ለፊት ያለ ኦኬ ዘጠና እስከ ሰማንያ አምስት እንትን ነው ኮምፕሊት የተባለው ኦርደር ነው። ሲቻ ከበርገር ቤዝ የት ነው መሰለ የሚያልቀው? ወደ አሜሪካን ሜዲካል ሴንተር ተሰርቶ አልቆ ነው ታይም ሲስተካከል ነው። እሺ አንተ ጋ የገባው የዚያ አድጋ ነው ያለው። እሺ አባቴ